ጤና ይስጥልኝ ኢቴስ የበራ መረጃ ማዕከል በአቦ ዘመን እርዳት።
ሄሎ ሰላም ጤና ይስጥልኝ
ስትልን ሰላም ናችሁ?
አለን መስገን
የሀገር ውስጥ በረራ ፈልጌ ነው። አንድ ግን
ይቻል ከቶሪስ ነው የፈለጉት።
ከኮምቦልቻ ወደ ባህር ዳር ትራንዚት ነው። ቀጥታ አለ አይ ቀጥታ በረራ የለም። አዲስ አበባ መጥተው በትራንዚት ነው ከዚህ ወደዛ የሚሄዱት።
ምንም አርፎም ቀጥታ የለም።
ቀጥታ የለም አርፎም እዚህ ም- ምናልባትም ከስድስት ሰዓት በላይም ሊያስቆዩት ይችላል። የ transit time ኡ ከየት ወደ ነበረ? ይቅርታ ሄሎ ሄሎ ደንበኛችን